hello ጤና ይስጥልኝ ቤተሰቤት
ሄሎ ሄሎ ጤና ይስጥልኝ
አብሮ ስለእንዴት ነው?
እሺ ምን ልርዳ? hello እየሰማሁ ነው። ምን ልርዳ?
account እንዲህ ብሎኝ ነበር ሜሴጅ
ሜሴጅ ማለት ፓስወርድ- ሬጂስተር ፓስወርድ- ለማድረግ password።
ነው።
አዲስ account ስለሆነ ኦኬ ፓስወርድ ፓስወርድ።
ስታደርግ አንድ capital letter፣ አንድ እሺ።
small letter፣ አንድ ደግሞ special character ወይ ቁጥሩን ወይ ደግሞ አሚን ቅርታ ወይ መሰላል ምልክቷን እህ ወይ ደግሞ ሌላ ም star ምልክቱን የፈለግከውን ብቻ የሆነ symbol ማድረግ አለብህ። ከዛ ደግሞ እሺ።
ቁጥሮች ማድረግ አለብህ።
ከዛ ከዛ- ቁጥር ነው ይኸውልህ አንድ capital letter፣ አንድ small letter፣ አንድ ደግሞ special character ወይ መሰላል ምልክቱን ወይ ገብቶኛል star ኡን ገብቶኛል። እሺ ከዛ ከዛ ቁጥሮች ቁጥርም ታረጋለህ። ከዛ የፈለከውን ቁጥር አጠቃላይ መረጥ።
ተደምረው አዎ ተደምረው አጠቃላይ ያረካቸው password ኦች ተደምረው እም፣ ስምንት እና ከዛ በላይ መሆን አለባቸው።
እሺ በቃ እሺ
thank you እሺ